ሄሎ ሄሎ
ጤና ይስጥልኝ። ቢንያም ነኝ ከኦዳ ኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት። እባክዎን ልርዳዎ?
ሄሎ
ሄሎ ሄሎ
ስለ ባጃጅ information ፈልገሽ ነው?
እ
ስለ ባጃጅ hello
አቤት እ ስለ ባጃጅ information ስለ ባጃጅ information ደውል- ደውለሽ ነበረ እኮ። hello
ይሰማል።
ምን ልርዳሽ?
ይቅርታ ተሳስቼ ነው።
እሺ የኔ እናት ሰላም ሁኚ።